ሄሎ hello፣ ምን ይስጥልኝ?
ብርሃን የጉዞ ወኪል
አይ መንገደኛ ነው።
እኮ የመንገደኛ ነው የጉዞ ወኪል።
አዎ
ስለዚህ በታሪፍ ነው አይደል የምትጭኑት?
አዎ በታሪፍ ነው።
እና ከታሪፍ በላይ ሂሳብ ጨምሩ ተብሎ አሮጊቶች ለምን ይጉላላሉ? ይኸው መኪና ውስጥ ሁሉ እየተንጫጫ ነው ያለው ሰው ይታይ ይሰማሻል እ ቲኬት ነው።
ትኬት ቆራዮችን ላኳቸው። ደብረ ብርሃን መስከረም አሰፋ ነች ወኪሏ። ከትና እንግዲህ የሚነጋገሩት ይነጋገሩ። ህዝብ መንገላታት የለበትም። ታሪፍ ተብሎ ደጋላቸው ማድረግ አትሂዱ፣ በቃ ይውረድ ሰው። ምን አገባኝ ነው ስራዬን ነው የምሰራው እኮ ስራዬን ነው የምሰራው። በቃ ስለዚህ ስርዓት ያዛ መሄድ ትችላለህ። መውጣት ከቻልክ መውጣ ውጣ። እንደውም ይቀይራል መኪናውን አስፈላጊ ከሆነ አሁን አስቀይራታለሁ፣ አስቀይራታለሁ፣ አስቀይራታለሁ።
ሄሎ አንሄድም በእናትህ ሄሎ